hello ጤና ይስጥልኝ
አብሽር እሺ ምን ልታዘዝ
የኔ history ማቅረብ ፈልጌ ነበር
ማንን
ስለ ራሴ ማቅረብ ፈልጌ ነበር
ይቅርታ ድምፆት አይሰማም ምን አሉ ድምፆት አይሰማም ምን አሉ hello
አቤት
ምን አልሽኝማ
እሺ ምን ልታዘዝ
history ለማቅረብ ፈልጌ ነበር
history ለማቅረብ
እም፣
እሺ ማን ባለ ታሪኩ
የራሴ history ነው
እሺ ስንት አመት ነው አንተ?
እ ስንት አመትሽ ነው
አስራ ሰባት
ይቅርታ አስራ ሰባት አመት ከሆንሽ የልጆች አይደለም እኛ ጋር የሚቀርቡት የአዋቂዎች ስለሆነ የልጆች የለንም
እሺ እናመሰግናለን
እሺ